Hello ሰላም ነው ፍየው?
አለን እግዚአብሔር ይመስገን።
ወደ vehicle manufacturing ላይ በ accounting አመልክተሽ
እህ እህ እህ ምን ወደ vehicle manufacturing ላይ በ accounting አመልክተሽ ነበር አይደል?
አ ስለዚህ ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት ቦታው የት ነበር?
እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት okay መ- ለቡ ከአርሴማ ቤተክርስቲያን ፊት ለፊት አ- አወቅሽው?
አዎ፣ ስምንት ሰዓት ላይ ነው።
አዎ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት በጊዜ ተገኝሽ።
እሺ እሺ እሺ እናቴ እሺ።
እሺ እሺ